हॅलो
हॅलो
हॅलो
అన్నా
వినిపిస్తుందా
ሮስልን የሆነ ፊንቁ ጠይቆ ነበረ እ እ
ስልክ ልጆች ነካኩ ፊን ጠየቀኝ ሴሙ
ማን ብለው ነው የደወሉት
እ ማን ብለው ነው የደወሉት
እንዲህ ወደ ጥሪ ማዕከል መደወል መስሎኝ ነው ዘጠና ሶስት ሀያ አምስት ነው የደወሉት
ዘጠና ሶስት ሀያ አምስት አዎ
እና እነሱ ጋር የሚደወለው በስንት በስንት ነው
የት ነው መደወል የፈለጉት
ጥሪ ማዕከሎችን ለማግኘት ማለት ነው የት ነው ቴሌ ነው
አዎ ዘጠኝ ዘጠና አራት
በዛ ነው አዎ አዎ
እሺ በቃ ያስተካክሉልኛል ግን
አዎ
እሺ